Hello? ሄሎ
አዝ
ሰላም ጤና ይስጥልኝ። ቴሌቪ
እንትን ሽልማቱን አግኝተዋል ብሎ ወደ ብር አይቀየርም። ከዛ
አይ በሚገባለው ትኬት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ቁጥር ላይ
አዎ እድሉ ተሳክቷል ብሏል።
እኮ ትኬት ነው እኮ የኔ ያሸነፉት።
እሺ ወደ ብር እንዴት ነው የሚደረገው?
ብር ሲደርሱት ብር ምንም አይነት ሽልማት ወደ ምንም አይቀየርም። በሚያገኙት ሽልማቶች መደሰት። Hello
አቤት በሚያገኙት ሽልማቶች መጠቀም ነው።
እሺ